ሄሎ
ሄሎ
ሰላም ጤና ይስጥልን አ- አ ጤና ይስጥልን አብሮ ይስጥልን ምን ልርዳዎት ምን ልርዳዎት ምንድን ነው የምትለጉበት ጠዋትና ምናምን ምናምን ስንት ሲያንሳ አ ምን አሉ
ጠዋት ማታ ሌሊት ቀን ምንድን ነው የምትላኩ ግን አልገባኝም ሁሌ ይመጣል እኔ ደሞዝ ገባልኝ ብዬ እየጠበኩ message ምንድን ነው እንደዚህ ይቅርታ ከቴሌ ነው የሚገባሉት የሚገባሉት ሚሴጅ ለእርሶ ብቻ አይደለም አንቺ አንቺ ነው የምልክልኛ አመሰግናለሁ እሺ አንተ ንገራት ምን እንዳለበት